ጤና ይስጥልን ከቪዛ ኢትዮጵያ ነው የምንደውለው ደንበኛችን
ሄሎ ይሰማዎታል ደንበኛችን ከቪዛ የጥሪ ከቪዛ የጥሪ ም, ማዕከል ነው የምንደውልዎት
እ
ከቪዛ የጥሪ ማዕከል ነው የምንደውልዎት ደንበኛችን አይሰማም ሁሉን ሁሉን ሁሉን ሁሉን ሁሉን
ይቅርታ ይሰማዎታል አደራብሪሻን ያቀረብያት ኢትፋቃ ሊደረ ሄሎ
አይሰማም ደንበኛችን
ጋርዲ ጋርዲ ጋርዲ ረሰሙነ ኢደሜ ጋርዴት ገሻይ ይሄ እሺ፣ እሺ ደንበኛችን መልሰን እንደውልሎት ደንበኛ ነህ እዚህ ጋር ላይ ወንጀል ምንድን